ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ፀሐይ ቬሎ ክራይ ናቸው።
እ አዎ አይ ቬሎ ክራይ እንኳን አይደለም ሽያጭ ምናምን።
ቬሎ ሽያጭ።
አዎ እሱ እኔ WePlus Solution ከሚባል company ነው እና የደወልኩልሽ እሺ company ያችን አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት።
እሺ ከነዛ service አንዱ ክራይም ሽያጭም አለበት እና እሺ company ያችን ላይ app ኡን የመሰረተው ሰራተኞቹን እና እ፣ ማለቴ ተጠቃሚዎቹን እና አገልግሎት ሰጪዎቹን ለማገናኘት ነው እና አገልግሎት ሰጪዎቹ በቀላሉ እኛ app ላይ ያለምንም ክፍያ ተመዝግበው የት እንደሚገኙ፣ ምን አይነት አገልግሎት እንደሚሰጡ፣ ምን አይነት ለምሳሌ ምን አይነት ቬሎዎች እንዳሏችሁ፣ ሙሉ ስልክ ቁጥሩ፣ ሙሉ information በምትፈልጉበት መልኩ አስቀምጣችሁ customer በቀላሉ እንዲያገኛችሁ ነው። በተጨማሪም ደግሞ ተመዝግበው አብረውን ለ- ከሚሰሩት ጋር ከራሳችን ሙሉ ወጪ የካሜራማንንም የ advertising ሰራተኞችንም ልከን store ኣችሁ ለ- በ social media እና በ TikTok እንዲታወቅ short ቪዲዮዎችንም በነጻ እንሰራለን እና ፈቃደኛ ከሆናችሁ link ኡን ልኬልሽ እንድትመዘገቡ ነበር።
እሺ ቆይ አሁን አልችልም ወይ ወደ ማታ አካባቢ እንትልኛለሽ?
እሱ ልኬልሽ አንቺ በምመችሽ ሰዓት ተመዝገቢ።
እሺ እሺ እሺ፣ አመሰግናለሁ።
እሺ፣ thank you